ጤና ይስጥልኝ አሪፍ ቤዛዊት ነኝ እባክዎ ምን ልርዳዎ ሰላም ማለት አሁን ያዋራሁት አንቺን አይደለማ ወደ betting ብር ከስቼ ምናምን ብዬ አዋርቼሻለሁ እ ጓደኛዬ ነው ያዋሩት ችግር የለም አ እሺ እንትን ነበረ ብር ከስቼ ነበር ውድለትና እሺ
እስካሁን አልገባም
screenshot ላኩልን ደንበኛችን አዎ እኮ screenshot ለመላክ ቁጥርን ልንገረ ብላኝ እኮ ካርድ የዘጋና አሁን ካርድ ሞልቶ እሺ ስልክ ቁጥር ያዙ እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስር አስራ ዜሮ አንድ አምስት
አንድ ሀምሳ አምስት
አምስት ስሞትንና ስልኮትን ከታይ ጽፎ ይላኩልን ከታች በቃ እሺ እሺ ልክላት ቴሌግራም ላይ እሺ መልካም ቀን